ጤና ይስጥልኝ የለቪዛ ጸግይት ነኝ እባክዎ ምን አይነት የጉዞ መረጃ ልስጥዎ hello hello hello hello ጸግይት አሁን ይሰማል?
አዎ አሁን ይሰማኛል።
ትግርኛ ላይ ነው ኦሮምኛ ላይ ነው የገባሽ?
ትግርኛ ላይ እና አማርኛ ላይ
ኦሮምኛ ላይ ነው ያነሳሽልኝ። አሁን
እ?
ኦሮምኛ ላይ ነው ያነሳሽልኝ።
እሺ check ላድርግ
እሺ ቶሎ check አድርጊ እናትሽ፣ እኔም መልሼ እደውላለሁ።
እሺ